ነው። ሄሎ
ይሰማኛል። አይሰማህም? አሁን
ይሰማኛል። ስልሳ ሶስት ሰላሳ ስምንት ብር customer ስልክ እያነሳልኝ ነው ብዬ አሳውቄ ነበር። አሁን ስልሳ ስልክ ሶስት ሰላሳ ያነሳል ነው ማን ነው ስልኩን አሁን ያነሳል ደውልለት ብላኝ ነበረ። እሱ ደግሞ ስልኩን አሁን አያነሳም።
አያነሳም ድጋሜ
አዎ ሌላ ወርደ ብያለሁ። እሱ ልስራ እስከዛ ድረስ
ቆይ እንዳትዝጋው። ፍቅር ማነው ስምህ?
በእምነት በእምነት እሺ፣ አንዴ ድጋሜ ላሳውቃቸውና ደውልልሃለሁ።
አይደለም።
ድጋሜ እሱ ስልክ አያነሳም። እሱን አሳወቅሽለት? አልመለሱም? እደውልልሃለሁ እሺ።
እሱ